hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። በዚህ ሰዓት ለመመዝገብ ነበር።
እሺ ይቻላል። ስምና ስልክ አድራሻ ልቀበል? ይቅርታ፣
ሄሎ
ስም ስልክ አድራሻ ልቀበል?
ምን አልሽኝ? ድምፅሽ እንኳን አይሰማም።
እ፣ አሁን ይሰማል?
አዎ ይሰማል።
ስምና ስልክ አድራሻ ልቀበል?
እሺ አድራሻ ቀራኒ ቀራኒ መድኃኒዓለም ስም ሀና ስዩም ሀና ስዩም ሻንቲ ያስታውራል አለ። ሄሎ
ወይ ፍሬያት ሀና ዜሮ ዘጠኝ ሰላሳ አራት አስራ ስድስት አስራ ስድስት ሰላሳ ዘጠኝ ዜሮ ሁለት ዘጠኝ ዜሮ ሁለት ማስታወቂያ ውስጥ ነግሻለሁ አሁን ላይቭ ላይ ቲክቶክ